ጤነስጥልኝ ከኢትዮጵያ ሮዳስ ላይ ወኮሙ ልጆች
አብረስጠልን የማሽን ድራፍት ብርገው ነው
የድራፍት ማሽን
አ
እሺ ቢጃይ ዲዮት ይነግሩኛል። ደመኛች
እ ቢጃይ ዲዮት ይነግሩኛል።
ካሽን
ቢጂአይ አይዲ እሺ ቲን ነምበሮትን ይንገሩኝ።
TIN number ሁለት ዜሮ
እሺ ሁለት ዜሮ
ሰባ አምስት ሰባ ሶስት ሰባ ስምንት
ሰባ አምስት ሰባ ሶስት ሰባ አምስት ሰባ ሶስት
ሰማንያ ሀያ ስድስት ሰማንያ ዘጠኝ
ሀያ ስድስት ሰማንያ ዘጠኝ አ
እሺ መስመር ላይ ጠብቁኝ። ደንበኛችን እንፈልግሎት
ካልቸር ካልቸር ልሽም
ልደታ በአምላክ ኖት።
ልደታ ባለባባ
እሺ አስመዝግበው ነበር። አዲስ ሊያስመዘግብ ፈልገው ነው።
የበፊት ነበረ አያት ዘግዞም በፊት ሰራ ነበረ ባለፈው ሰኞ ቀን ታጥቦ ነበረ። ከዛ በኋላ አላተጠቅዞ
እሺ እ የእርስዎ ሙሉ ስም ይነግሩኛል። ደመኛችን
ኤሌክሽን አዎ አዎ የእርስዎ ስም ይንገሩኝ።
ኤሌክሽን ዱላ ዱላ ማን አሉኝ?
ዱላ ዱላ
አ ዱላማ
ቶለሳ
ዱላ ቶሌሳ አ
እሺ ስልክ ቁጥርዎን በደወልበት ልመዝግበው።
አ አ
እሺ የት አካባቢ ነው የሚገኙት?
አለም ባንክ
አለም ባንክ። እሺ ምንድን ነበር ቅሬታዎት?
ቅሬታው ቅሬታ ምንም ላይ የለም። የማሽን የድራፍት ማሽን ብቻ ነው እንትን አያቀዘቅዝም ከታጠበ በኋላ እንትን ያለ ም- ምን አለ?
አያቀዘቅዝም አያቀዘቅዝም።
አ እሺ ደንበኛችን ቅሬታን መዝግቤ ወደሚመለከተው አካል አስተላልፍሎታለሁ። ሌላ የምረዳዎት ነገር አለ?
ሌላ ነገር ምን- ሌላ ነገር የለም።
እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉት አስተያየት ከምሰሙት በኋላ ያስቀምጡልኝ። መልካም ቀን